ሄሎ
ሄሎ ጤና ይስጥ ሰላም ቢኒያም እባላለሁ ጉዳዩን የደወሉት
ጉዳይ እና ነበር እሺ
ስለ ህግ አንዳንድ ነገሮች መረጃ ለ information ለመጠየቅ ነው።
እሺ ምን ነበር
እንትን ነበረችና እንዴት እንደምንልክልኝ
ምን ነበር የሆነች ጭቅጭቅ ነበረ
የምን
የመሬት
ጉዳዩን ስራና ሰራተኛን የሚያገናኝ የሞባይል መተግበሪያ ነው
ነው።
አዎ
አይ ያው ጉዳይ ላይ ስለኝ ብቻ ገብቼ ጎልጎል ስለወረብ አይ አይደለም የእኛ ስራና ሰራተኛ የሚያገናኝ ነው ስለደወሉ እናመሰግናለን እሺ